ለቀጽሮች ቻርጅ እያደረግን ጤና ይስጥልኝ።
ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ከቢጃ ኢትዮጵያ ነው እየደወልኩ ያለሁት። እ፣ አሁን ደውለው መስመሩ ተቋረጠ።
ተቋረጠ።
እሺ፣ ቤቱን እየነገሩን ነበር።
አ ቢንሽ ነው ስልኩ ልንገርሽ፣ እሺ፣ የተመዘገበበትን ስልክ
ዜሮ ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ ሀያ አራት
ስንት አሉኝ?
ዜሮ ዘጠኝ አስራ አንድ እህ፣ ሀያ አራት ሀያ አራት ሀያ
እሺ፣ ዜሮ ስምንት
እሺ፣ አንዴ መስመር ላይ ጠብቁኝ።
መልካም
ቤኒሽር ሆቴል አ
ከሁለት ሰዓት በፊት ተመዝግቦ ነበረ። ፍሪጅ እያቀዘቀዛል ተብሎ አ
አልመጡም ነው እስካሁን።
እስካሁን ማንም የመጣ ቴክኒሽያን የለም።
እሺ፣ ወረፋ በዝቶባቸው ነው የሚሆነው። እስካሁን ካልመጡ እኔ አሁንም በድጋሚ ያስተላልፍለታለሁ። ይመጣሉ፣ ይጠበቋቸው።
መልካም እሺ፣ እሺ፣ ሌላ ምረዳውት ነገር አለ?
አመሰግናለሁ።
ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚከተለው ድምጽ በኋላ ያስቀምጡልኝ። መልካም ቀን።